እንባን አልሰፍርም በመዳፌ የክብር ዜማ ሞልቶ ባፌ ሰልፍ አስተምረ ለእጆቼ አመሰገኑ ከንፈሮቼ እንባን አልሰፍርም በመዳፌ የክብር ዜማ ሞልቶ ባፌ ሰልፍ አስተምረ ለእጆቼ አመሰገኑ ከንፈሮቼ ቀራንዮ ሆነ ባይ አሻገር ከቄዳር ተነቅሎ ተከተለህ እግሬ ሰገነት አይደለም የልቤ ናፍቆቱ እንደ ምድረ በዳ አንተነ ጥማቱ ታሪኬን ቀያሬ ውበት ማንነቴን የጠራኸኝ ጌታ አንተነ ረፍቴ ታሪኬን ቀያሬ ውበት ማንነቴን የጠራኸኝ ጌታ አንተ ነህ ረፍቴ እንባን አልሰፍርም በመዳፌ የክብር ዜማ ሞልቶ ባፌ ሰልፍ አስተምር ለእጆቼ አመሰገኑ ከንፈሮቼ በማይበል መካከል ልትሆነኝ ጸጥታ ጭንቄን እየረገጥ ደረስክልኝ ጌታ መቻ ቆየኝ ነበር የሰው ትከሻማ ቀኜ ባትደግፈኝ መገፋትን ቅድማ ታሪኬን ቅያሬ ውበት ማንነቴ የጠራኸኝ ጌታ አንተ ነህ ረፍቴ ታሪኬን ቅያሬ ውበት ማንነቴ የጠራኸኝ ጌታ አንተ ነህ ረፍቴ እንባን አልሰፍርም በመዳፌ የክብር ዜማ ሞልቶ ባፌ ሰልፍ አስተምር ለእጆቼ አመሰገኑ ከንፈሮቼ የተረዳኝ ማነው የረዳኝ እስቀርቦ ከመናገር በቀር ቃላትን አስቦ ያመንኩት ጥሎኛል ያመለኩ ያዘኝ ከጠላት መንጋጋ በደም የገዛኸኝ ታሪኬን ቀያሬ ውበት ማንነቴ የጠራኸኝ ጌታ አንተ ነህ ረፍቴ ታሪኬን ቀያሬ ውበት ማንነቴ የጠራኸኝ ጌታ አንተ ነህ ረፍቴ እንባን አልሰፍርም በመዳፌ የክብር ዜማ ሞልቶ ባፌ ሰልፍ አስተምር ለእጆቼ አመሰገኑ ከንፈሮቼ የናፍኔንን ድንኳን ተጸየፈች ነፍሴ ውስጤ ባያርፍ ነው በፊት ማልቀሴ ከስደት መልሰ የሾምከኝ በጸጋ አበርታው አምላኬ ልቤ እንዳይሰጋ ታሪኬን ቀያሬ ውበት ማንነቴ የጠራኸኝ ጌታ አንተ ነህ ረፍቴ ታሪኬን ቀያሬ ውበት ማንነቴ የጠራኸኝ ጌታ አንተ ነህ ረፍቴ እንባን አልሰፍርም በመዳፌ የክብር ዜማ ሞልቶ ባፌ ስልፍ አስተምረ ልጆቼ አመሰገኑ ከንፈሮቼ